ማለት እያዩኝ ነው የሚገርም። ሄሎ ሄሎ አቤት ማንኛውም አልሰማሁም። ሄሎ ቅድስት ማንኛውም እ ቅዱስ ሰላም ነው ቅድስት ሰላም ሰላም ሰላም ነው።
ሰላም
እንት customer ስልክ እያነሳልኝ አይደለም
የ customer ስልክ እያመጣልኝ አይደለም። እኔ እንጃ እያነሳልኝ ይመስላል አይደለም።
እንትኑን ብቻ ነው ያስቀመጥኩትኝ። እኔ እንጃ ምን ይንገርሽ።
አልሽኝ? ምን አልሽኝ?
አትርሰኝ ብለሽ አንቺ ስንት ሄሎ ቅዱስ አ አ ሄሎ
ከእኔ ጋር እንደ ያለ
ሄሎ order number ንገረኝ።
ሀምሳ ሁለት ሀምሳ ሶስት አ- ሀምሳ ሁለት ሀምሳ ሶስት
ሀምሳ ሁለት ሀምሳ ሶስት አዎ customer ስልክ እያነሳልኝ አይደለም።
እሺ ማን ነው ስምህ?
ቶማስ
ቶማስ። እሺ እዚህ ሞክርለታለን። ከአስር ደቂቃ በኋላ መልስ ደውልልኝ።